Hello? Hello? Hello?
Hello ሰላም ጤና ይስጥልኝ ቤስትቤት
ትኬት እና?
እንድትሰሩልኝ ነበር እ እ? ድምፅ ይርቃል ምናሉኝ hello
ነው Hello
ትኬት እንድትሰሩልኝ ነበር እሺ cashier code ኡን ይንገሩኝ
አስራ ሁለት አይሰማም ድምጻችሁ በጣም ርቋል አስራ ሁለት እ ስንት አሉኝ hello
ሁለት እያልኩሽ ነው
አይሰማም ድምፁ በጣም ርቋል
አስራ ሁለት እየሳምሽ ነው እሺ አስራ ሁለት
ሰባ አንድ
ሰባ አንድ
አርባ ሰባት
አስራ ሁለት ሰባ አንድ ስንት አልሽ አስራ ሁለት ሰባ አንድ አርባ ሰባት አስራ ሰባት
አ አርባ ሰባት
ሰባ አንድ አርባ ሰባት እሺ
ስልሳ
ስልሳ
አ
እሺ እ lost ነው እሺ አንድ ጨዋታ ወድቆ ወድቋል
እንዴት እኔ እኮ over ከአንድ ጎል ይገባል እ እ?
Over
እሺ ስልሳ እስከሚገባ አንድ እ ጎል ይገባል ነበር ገብቷል እኮ በሀያ
እሺ እስቲ check ላድርገው ቼክ እያደረኩት ነው እሺ Hello hello team one ነው አይደለ? Team one ብለሽ ነበር ያስ- ያዘ- ያስያዛችሁት ግን ሁለተኛው team two ነው አይደል? ያገባው ሀያ ምናምን ደቂቃ ላይ
ሀያ ስምንት ደቂቃ ላይ ነው ያገባው አዎ እኮ team one ሳይሆን team two ነው ያገባው። Team one ብ- ተብሎ ነበር bet የተደረገው። ለዛ ነው lost የሆነው። Hello ተረዳችሁኝ? Team two ነው ያገባው እንጂ team one አይደለም ያገባው።